experience ಆಗಲಿಲ್ಲ ಹಾಕ್ಕೊಂಡಿದ್ದು. hello
ವಿವೇಕ್
ಪಾಕೋತ್ ಮಿಲ್ರ
ಹಲೋ hello
አይሳም ይሰማኛል ይሰማኛል
ሂሳብ እየቆረጠብህ አላግባብ ምንድን ነው እየ ብዙ እንትን እየቆረጠብኝ መልዕክት እየገባብኝ ስማ
okay ዛሬ ነው የቆረጠብኩት
ኧረ አሁን ፊትም ብዙ ጊዜ የሚቆርጥብኝ አሁንም ዛሬም ቁርጧል አንድ አበባ ሶስት ብር የምን እንደሆነ እንጃ
አገልግሎቱን ሳይጠቀሙ ነው ደንበኛ
ራጉን አልተጠቀምኩትም አንድ ያን አመዘጋገቡም አላውቀው ዝሞ የሚቆርጥብኝ አለ
እህ፣ እሺ፣ system ላይ የሚስተካከል ሪፖርት
እ
ይስተካከላል። እሺ ደንበኛ እሺ፣ እሺ እሺ እናመሰግናለን። መልካም ቀን ይሁን።
እሺ መልካም ውሎ ለእናንተም ወንድሜ